እሺ ከአዲስ Cardiac ነው የምደውለው። እሺ brain MRI አለ?
አለን አዎ።
ለስንት ሰዓት ዛሬ?
እ?
ለስንት ሰዓት?
ሀያ አራት ሰዓት ነው የምንሰራው አለ።
ወደዚህ ይመጣል በአምቡላንስ ሆስፒታል?
አምቡላንስ ይቻላል አዎ።
አዎ። ስንት ሰዓት ታመጡታላችሁ?
አሁን ነው የምትፈልጉት አይደል?
አዎ አሁን ነው የምንፈልገው።
እኮ ስልካችሁን ላስተላልፍና አምቡላንስ የሚመለከተው ሰው ይደውልላችኋል።
እሺ ይደውልልን።
ከየት ነው ያሉት?
ከአዲስ የልብ ህክምና ማዕከል ከአዲስ ህይወት አዲስ ካርዲያክ።
አዲስ ካርዲያክ። እሺ አዎ።
በዚህ ይደወል።
አዎ
እሺ
እሺ